እዚህ ላይ ያለው አለ እንዴ ስብሰባ ውስጥ እሱ?
ሄሎ ሄሎ ፍቄ አቤት ሻይ ቡና የለም ብለህ ለምን ዘግተው ሄድክ? እነሱ ሻይ ቡና እያሉ ናቸው ያሉት። እነሱ እንዴ፣ ሻይ ቡና የለ- ዘግቶት ሄዱ።
ልጅቱ የለም አላለችም? አልታዘዝንም አለች እኮ ማነች ያባ- እሷ አለ ነው እያሉ ያሉት እነሱ።
እ?
ፍቃዱ እ?
የለም ብሎናል።
አይደለም።
እ?
አስቴር የምትባል ሻይ ቡና የአንድ ጊዜ ብቻ ነው የታዘዝን አለች እኮ
ኧረ አሁን አለ እኮ ምን አሁን እነሱ እኮ እሷ ዘ- ዘጋ ብለው በቃ እምቢ አሉ።
አይደለም። እኔ የዘገቡት የለም ስትል ነው የዘገቡት። በቃ
እስቲ እሺ።
የእውነት ጊዜ አይደለም ወይ